ጤና ይስጥልኝ ማሊ ባባ።
አዎ ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን እመቤት።
ሰላም እንትን ፈልገን ነበረ ሚኒባስ ሳይሄድ ማለት ነው።
አለን እመቤት።
እሺ ታርጋ ኦሮ የሆነና hello
እየሰማሁት ነው እመቤት።
እሺ ታርጋ ኦሮ የሆነና ትንሽ ብድር ያለው ቢሆን ፈልገን ምን አሉ?
ትንሽ ብድር ያለው አለ አይደል? ታርጋው ኦሮ የሆነ ስንት ከፍለው?
እስከ አንድ ሚሊዮን መክፈል እንችላለን።
አንድ ሚሊዮን cash ማለት ነው። እስከ አንድ ሚሊዮን አዎ፣ ስምንት መቶ ሺህ አንድ ሚሊዮን እንደዛ ቢሆን ማለት ነው። cash አ- ስምንት መቶ ሺህ ወይም አንድ ሚሊዮን ድረስ እንላለን ነው የሚሉኝ።
አዎ፣ cash እም፣ አዎ፣ እሺ ሁለት ሶስት አለን ሁ- አንድ ሚሊዮን ሶስት መቶ የሆነ ቀሪው በባንክ የምናያይዘን ነው።
ቀ- okay። አንድ ነጥብ ሶስት ነው። ቀሪውን በባንክ በባንክ የምናያይዘን ነው። ዘጠኝ ከሰጡት ቀሪውን በባንክ እያያዘን ነው። ተ-
እሺ። ፎቶውን ምናምን ልትልኪልኝ ትችላለሽ? በቴሌግራም ቴሌግራም page ኣችን ላይ ማሊ ባባ dot net ብለው ይግቡና እመቤት እዛ ላይ post አድርገነዋል። ሁለት ሺህ ሶስት
ምን አሊባ ምን አልሽኝ? ቴሌግራም አሊባባ።
አቤት፣ አሊባባ hashtag አለ ማሊ ወይስ ባባ normal?
ማሊ ማሊ ማሊ ማሊባባ ባባ ማሊ M እሺ፣
ማሊ ባባ ብለው ገብተው ማሊ ባባ dot net ብለው ቴሌግራም page ኣችን ላይ join አድርገው እዛ ላይ post አድርገናል።
እሺ። አመሰግናለሁ። መልሼ
እሺ